hello፣
አቤት።
ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልን። ብር የቆረጠብኝ እንደው በዚህ text እንደው ምናምን የሚቆርጥብኝ እስኪ ይልኝ።
የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉት ካሉት balance ላይ ይቆርጣል።
እሺ አቋርጭልኝ።
እሺ ስልክ ቁጥሮትን አንዴ ንገሩኝ።
ሰላሳ ስድስት እሺ
ዜሮ ዜሮ
እሺ
ሰባ ሁለት ሰላሳ ሁለት
ሰባ ሁለት ሰላሳ ሁለት
አዎ።
ሰባ ሶስት ሰላሳ ዜሮ ሰባት እ?
ዜሮ ሰባት እ? እ?
አንዴ ይዝገሙልኝ ቁጥሮትን።
ዜሮ ዘጠኝ ሰላሳ ስድስት እሺ ዜሮ ዜሮ ሰባ ሁለት ሰላሳ ሁለት
አዎ።
እ፣ ተቋርጧል። እኛ ጋ ያለው ያሉት ደንበኝነት አቋርጦታል።
እ?
እኛ ጋ ያሉትን ደንበኝነት አቋርጠዋል ዛሬ።
እሺ
መልካም ጊዜ።
እሺ፣ አመሰግናለሁ።
ችግር የለም።